ሙልብ ሙልባት በል ዞር በል ከፊቴ ህመሜን አትቀስቅስ በሰራው ከላቴ ፍቅር እንደገና ምን አመጣው ደግሞ በመውደድ ያበደ አይድንም ወይ ታሞ በመውደድ ያበደን አይድንም ወይ ታሞ ድርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና ድርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና አሁንም አሁንም ስለሱ ያወሩኝ ትቼው ረስቼው ደግሞ ግሸብኝ አሁን ምን ቸገረው ይበቃሻል ቢለኝ ለፍቅር ያልታደልኩ ብኩን ከሚያደርገኝ ለፍቅር ያልታደልኩ ብኩን ከሚያደርገኝ ግርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና ግርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና ያብከነክነኛል ያብክንክን አባት የፍቅር ነበልባል ሆነብን እሳቱ ምነው መላለሰው ልቤን በመንገዱ ወዶ የጠላ ሰው አይቆርጥም ወይ ሆዱ ወዶ የጠላ ሰው አይቆርጥም ወይ ሆዱ ልቦልባት በል ዞር በል ከፊቴ ህመሜን አትቀስቅስ በሰራ ክዳቴ ፍቅር እንደገና ምን አመጣው ደግሞ በመውደድ ያበደ አይድንም ወይ ታሞ በመውደድ ያበደን አይድንም ወይ ታሞ ድርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና ድርሻለሁ ወይ ፍቅር መውደድ እንደገና ምነው ጀማመረኝ አንተን አየሁና ምነው ጀማመረኝ አንተን አየሁና